Hello
ሰላም ጤና ይስጥልን። ሀሌታ tutorial።
አዎ ሀሌታ ነኝ።
እሺ ሀዊ እባላለሁ። ከዊ ፕላስ ቴክኖሎጂ solution ነው የምደውለው።
ይታለ
ከዊ ፕላስ ቴክኖሎጂ ሶሉሽን
ይትላስ አዎ ቴክኖሎጂ solution ነው እሺ እ ድርጅታችን ዊፕላስ ቴክኖሎጂ solution አዲስ መተግበሪያን ወደ ገበያ አቅርቧል።
Okay በዚህም application ላይ ከሀምሳ በላይ የተለያዩ service ኦችን በአንድ ማግኘት ይቻላል። ከእነዚህ service ኦች መካከል ደግሞ tutorial service አንዱ ነው።
እሺ እም፣ ይሄንን application በመጠቀም እናንተም ስለምትሰጡት አገልግሎትና ስለ schedule ኣችሁ አንዳንድ ነገሮችን post ማድረግ ይችላሉ
Okay
እም፣ እና application link መላክ እችላለሁ።
እም፣ ያው መላክ እችላለሁ። አዎ እሺ Play Store ላይም ዊፕላስ provider የሚል አለ። እሱን ማውረድ ይችላሉ፣ ወይንም ደግሞ link እልካለሁኝ።
እሺ። በቴሌግራም ላይ ላኩልኝ።
እሺ እሺ፣ አመሰግናለሁ።
እሺ እናመሰግናለን።